Awesome. Mal ሁንልን ኦኬ። ይሄ ክፍፍሉ እንሰራዋለን።
ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውሎት።
እ- እሺ order አድርገን መጣ። አይተም ነበሩት አ ፓፓያ እና አቮካዶ ነው አይደል?
አ አምስት አምስት ኪሎ አልመጣም።
ይቅርታ በጣም ዌራው እጥረት ስላጋጠመን ነው። ነገ እንልክልዎታለን። መቀበል ይችላሉ?
ነገን ወይ sister ትኖራለች፣ ግን አውላኮ ችግር የለውም።
እሺ፣ የት ነበር location ኑ?
መነን ኮንዶሚኒየም መነን ኮንዶሚኒየም።
አ መነን ኮንዶሚኒየም ነው። አምስት ኪሎ እሺ።
ፓፓያ እና አምስት ኪሎ አቮካዶ ነው ያዘች።
እሺ፣ ይቅርታ በጣም ነገ እንልክ።
አራ ችግር የለውም፣ ችግር እሺ፣ የለውም። የኔ መቤት እሺ፣ እሺ፣ እናመሰግናለን። መልካም እሺ።
ቀን።